ሰላም ጤና ይስጥልን። ችችል
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
የሆነ order ነበረኝ ረጅም ጊዜ ሆነው እና ምናልባት ደርሰሽ ከሆነ እዛ ላይ post ያደረጋችሁት ምንድነው ሎሚ ያዘን ለሶስት አልተመለሰልንም ብሩ፣ ሎሚውም አልመጣም።
አመጣለሁ።
ስልካችሁ ረጅም ጊዜ አይሰራም። አዎ ሎሚ አልመጣልኝም።
እሺ ቆይ እስኪ አንዴ ይቅርታ፣ ስልክዎትን ይንገሩኝ እስኪ።
ይሄ ስልክ ነው ሀያ አንድ ሀያ አንድ ሰባ ዘጠኝ እሺ አርባ አንድ እሺ ሰባ አንድ
ምንድን ነው refund ሊደረግለታል የተባለው?
ሎሚ ሎሚ ነበር ያዘዝኩትኝ አልመጣልኝም። ቅሬታ ለማቅረብ የእናንተ ስልክ አይሰራም ነበር።
አዎ፣ ትንሽ ያስቸግራል ሰሞኑን። okay ሶስት ሎሚ ነው
ሎሚ አዎ ሎሚ ሶስት አጠቃላይ የ group አልመጣም ሙሉ።
የሙሉ አልመጣም። አዎ
የት ነበር location ሙሉ?
ቀጨኔ
እሺ ነገ እንዲመጣ ላድርግልህ። ትንሽ የ product እጥረት ስለነበር ነው ሰሞኑን።
እሺ እባክሽ ነገ ከመጣ እጠብቃለሁ።
እሺ ላስገባው እንትን ላይ
እኮ ነገ ይምጣልኝ እጠብቃለሁኝ። ግን አሁንም ደግሜ እናንተን ለማግኘት ስለማልችል አደራሽን።
ችግር የለም ያው አሁን አስገባለሁ።
እሺ እሺ እሺ መልካም ቀን።
አሜን።